ሰላም ጤና ይስጥልኝ።
ሰላም ነው።
ሰላም ጤና ይስጥልኝ።
በዚህ- በዚህ ስልክ withdraw ብዬ ነበር እና withdraw ግን አልገባልኝም። ወዴት withdraw እንዳደረኩ ማወቅ እችላለሁ?
እ እ withdraw አድርገው አዎ፣ ግን ቴሌብር ላይ አልመጣም። ወደ ሌላ ባንክም ሆነ ወዴት እንደተስተላለፈ ልነግሪኝ ትችያለሽ?
ቴሌብር ስልክ ቁጥሮችን ይንገሩኝ።
እ የቴሌብር ስልክ ቁጥር ይንገሩኝ።
ሀምሳ ሶስት ዘጠኝ ሀምሳ ሶስት አርባ ሁለት አርባ ሁለት አስራ ሁለት
አስራ ሁለት ስልሳ አንድ
እሺ አንዴ ጠብቁ።
ሶስት ጊዜ ነው ያደረኩት።
እሺ እሺ check አደርግልዎታለሁ። መች ነው ቀኑ?
ጠዋት ላይ
ዛሬ ጠዋት ዛሬ ጠዋት ከምን betting ነው?
ከአራዳ bet ነው።
አራዳ ወደኛ ስላላከው ነው። እነሱ ጋር ይደውሉና approve ያስደርጉ። እሺ
ስልካቸው ምንም አይሰራም ይመስል
ልንገሮ ልስታውስ ስልክ ቁጥር አዎ።
እሺ ዜሮ ዘጠኝ ዘጠና አራት
እሺ
ዘጠና አራት አሉ እሺ አርባ አራት አርባ አራት ስልሳ አራት ነው no ዜሮ ዘጠኝ ዘጠና አራት አርባ አራት እ
ስልሳ ስልሳ አራት እኮ ይኸኛው ስልክ እየሰራ ነው።
እ እ በዚህኛው ስልክ ደውዬላቸዋለሁ ግን እየሰራ አይደለም።
ሌላ ልስጦት
አዎ
እሺ ዜሮ ዘጠኝ አስር ሀያ
አሁን ሰማንያ አምስት ሰማንያ አምስት አሉ አ
ሰላሳ ሁለት
እሺ አመሰግናለሁ።
እሺ መልካም ቀን ሰላም